ልክ እንደ ፀሐይ አበባ የፈካች ነች። በመስኮቱ አጮልቃ የገባችው ብርሃን ከገባሁበት የሰመመን እንቅልፍ ነቅላ አወጣችኝ። ልክ አዲስ ነገር የምትፈጥርልኝ ይመስል። እውነት ግን ፈጥራልኝ ይሆን እንዴ? ተስፋ በተሞላበት ስሜት ውስጥ ሆኜ ወደ መስኮቱ አመራው። እንደዛ እንደ ፀሐይ አበባ የፈካችው የፀሐይ አተኩሬ ሳያት የምትስቅብኝ መሰለኝ። ስለ ሳቀችብኝም እጅጉን ተናደድኩ። ከአፍታ ቆይታዎች በኋላ ያደረግኩት ነገር ለራሴው አሳቀኝ። ምን እየሆንኩ ነው ብዬ ራሴን ጠየቅኩት። ውስጤ ግን መልሱን ከእኔ የሚደብቅብኝ መሰለኝ፣ ልክ ከብዙ ዓመታት በፊት እንደነበረው ሁሉ።